ከእውቀታችንም በላይ ነህ ከምትገባን ከምንረዳ እጅጉን ጥልቅ ነህ። ካስተዋል ከተሰማህ ልዕልና ይልቃል። እግዚአብሔር ሆይ አምላክነት ጌትነት ይደንቃል። ካስተዋል ከተሰማህ ልዕልና ይልቃል። እግዚአብሔር ሆይ አምላክነት ጌትነት ይደንቃል።
ጌታዊ ከኛ ሀሳብ ከእውቀታችንም በላይ ነህ። ከምትገባን ከምንረዳ እጅጉን ጥልቅ ነህ። አስባል ከተሰማህ ልዕልና ይልቃል። እግዚአብሔር ሆይ አምላክነት ጌትነት ይደንቃል። ካሰባል ከተሰማህ ልዕልና ይልቃል። እግዚአብሔር ሆይ አምላክነት ጌትነት ይደንቃል። ትልቅ ነህ አንተ ትልቅ ነህ ትልቅ ነህ አንተ ትልቅ
ከምድር ጠቢባን ከሊቃውንት እውቀት እራስን የሰወርክ ከዚህች ዓለም ብልሃት ልንገልጽ ከምንችለው ከቋንቋዎች በላይ ኢየሱሴ አምላክነት ትልቅነት ያይላል
ከሊቃውንት እውቀት ከዚች ዓለም ብልሃት ከቋንቋዎች በላይ ኢየሱስ አምላክነት
ያው ነፍስ ያለው ባይመሰክር ባያወራ ያደንቁሃል አንተን ግዑዝ የሆኑ ደጆች ስራ ያው ነፍስ ያለው ባይመሰክር ባያወራ ያደንቁሃል
እጅ ስራ አንደበት